ሄሎ
ጤና ይስጥልኝ።
ጤና ይስጥልን። በምሽትዩብ ነው።
ኦኬ። አይ ስታንዳርድ ኮሚ ለመታደም ቦታ ለመያዝ ነበር ይደው እሺ ይችላሉ። ስሞትም አልበል
ብርሃኑ
ማናሉኝ?
ብርሃኑ ብርሃኑ።
እሺ ብርሃኑ ማን?
አቤት ብርሃኑ ማን?
ብርሃኑ በላይ።
በላይ እሺ። በደወሉልኝ ስልክ ነው።
yeah
እሺ ቅዳሜ አስራ ሁለት ሰዓት መሆኑን ሰምተዋል።
አዎ ትክክል።
ቅዳሜ አስራ ሁለት ሰዓት CMC ሚካኤል Economics Association ነው። ቀደም ብለው ይገኙልን። መግቢያ አራት መቶ ብር ነው።
okay እሺ እሺ። ለሁለት ሰው ለሁለት ሰው አ እሺ። የስ- እ፣ ሌላው ስም ማን ልበል?
ደግነሽ ደግነህ ማን?
ደግነሽ አያሉ
ደግነሽ አያሉ አ
እሺ። በዚሁ ስልክ ሊያዝላታ
አ ይቻላል።
በቃ እሺ።
እሺ እሺ መልካም ምሽት።
እሺ።